ጤና ይስጥልኝ ኬኖ በቤስቲቪት አለ አዎ
እንትን እንትን አያወጣልኝም ኮፒ የለውም ኮፒ አያወጣም
እኮ እሺ አሳውቀናል እሺ ትንሽ ጠብቁን
እ ሁሉም ጋር ነው አሳውቀናል ትንሽ ጠብቁን ኮፒ ነው ያሉ ወይስ redeem ነው አ ኮፒ ኮፒ ኮፒ ማለት ትቀረቅር አለ ኮፒ ማያወጣው እ
እሺ አንዴ ቆይ
እ
አንዴ ጠብቁኝ አንዴ መስመር ላይ
እሺ
ሄሎ
ሄሎ አቤት በ cashier one ስትወጡ ምን ይላል ኮፒውን?
እ ስ- በ cashier አንድ እየሞከራችሁ ያላችሁት አይደል?
cashier two ላይ ነው አይ አለ cashier two ማ ኮፒ አያወጣም እኮ።
ካሸርቱ ኮፒ አያወጣም አዎ ካሸር አንድ ብቻ ነው ኮፒያን ያወጣው ትኬት።
አይደለም እ ሐምራዊ የምለው ቤስቲቪት አለ እ
እሱ cashier two copy አያወጣም ቀመሮች ገባኝ።
ኬኖች አይ OK ጭራሽ አይቆርጥም ነው ወይ? አሁን ስልክ ኮፒ ማለት እኮ reprint ማድረግ ነው የ already የወጣውን አ፣ double አ።
ማውጣት አዎ replay ማውጣት ነው እኮ cashier ሁለት አያወጣም። only cashier አንድ ብቻ አይደለም የምታወጡበት እናንተ?
cashier two አያወጣም የለም ያው ኮፒ ምለው ኮፒ የሚያወጣው ቦታው የለም እንዳለ ዘግቷል ይኸውልህ እየሰማኝ አይደለም ወንድሜ።
እ cashier የትኛውም ሱቅ ላይ ሱቅ ሱቅ ላይ በ cashier አንድ እ።
ብቻ ነው reprint ማውጣት የሚቻለው ወይም ኮፒ ማውጣት የሚቻለው እያልኩ ነው። አንተ ካሸር ካሸር ስንት ላይ ነው እየሞከርክ ያለው?
ካሸርቱ ላይ ካሸርቱ ላይ ኮፒ አይወጣም ትኬት። only cashier አንድ ላይ ሂድና cashier ሁለት እ።
ያወጣውን ከፈለግ cashier አንድ ላይ ሄደህ ኮፒ ማውጣት ትችላለህ።
cashier አንድ ላይ ሂጄ አዎ እሱ ላይ ብቻ ነው የሚያመጣት። እሺ ለዛ ነው።
እሺ አመሰግናለሁ እሺ እሺ